Aló, Aló,
oye, ሰላም aló,
አለ ጠፋክ እኮ
እ ጠፋክ እኮ።
ስልክ አሁን ማለት ሰጠን እኮ ማታ እ?
ተሰብስ ስልካችን ተ- ተሰብስቦ ነበርና እሺ አሁን ገና ነው የወሰድነው ራሱ ተው እንጂ።
ራይለ እንዴ አዎ
ምን ልብስ ሌላ ተመስለፈ
ጠዋት ስለሆነ ስላልነጋ በደንብ እ ትንሽ ጉንፋን እያመመኝ ነው መሰለኝ።
ኧረ እም፣
አፍሽበል እኮ ከማታ ቀን ትናንት ስድስት ሰዓት ምናምን እየለቀሙ እም።
አሁን ገና ነው የሰጡን ራሱ
ደህና ነህ ክልኝ?
ደህና ነን ደህና ነሽ እንጂ አለሁልህ። ሁሉ ሰላም?
ሁሉም ስ- ሁሉ- ሁሉም ሰላም ነው ፈጣሪ ይመስገን ቢሮ ገብተሽ ነው አዎ።
ገባሽ በጠዋቱ እም፣
እና
አለሁ።
አዳሩ ጥሩ ነው
ጥሩ ነው፣
እ ጥሩ ነው።
መልካም። እንኳን ደህና ነሽ እም?
እንኳን ደህና ነሽ ይሄ ጉንፋኑ ግን ነው የገጠልሻል
ገና ትንሽ ነው። ድምፄን ነው የቀየረው እንጂ ደህና ነኝ ግን።
ያው እርግዝና አዲስ እኮ ሲሆን አይደለም።
እኮ- እ?
እ እርግዝና ሲሆን እንደዛ ነው ፈተና
ይበዛዋል።
ፈተና በዛል የ friends አልመጣም እ
የጓደኛክ እ
እስካሁን አልመጣባትም። እውነት ነው።
የማን የዘሪቱ ነዋ ሆነላት።
እስኪ እኔ ምንም ልጅ ወሩና አይምና የፍሬዱን የሚያውቀው ነገር የለም። እስካሁን እንግዲህ
አላወራችሁ?
ስለዚህ እሱ አልሞ ወር- አልደረስም ገ- ቀኑ ገና ነው አ ቀኑ ገና ነው።
አ የተወሰነ ትንሽ ቀናወታች ይቀራሉ ይመስለኛል። እንደዛ ነው።
መች ልመጡ ነው? ነገ
okay ነገ ራሱ አ እም፣
okay ያው ከፈጣሪ ጋር ነገ እያሉ ነው
ነገ ስንት ሰዓት ነገ- ትገባላችሁ?
እ ነገ ስንት ሰዓት ትገባላችሁ?
ነገ ወደ በቃ ኦልሬዲ በአራ- አራት ሰዓት ላይ ነው ጨርሱ ተብሎናሉ። ያው ወዲያው እንነሳለን እስከ ሰባት ሰዓት ምናምን እንገባለን የሚል ሀሳብ አለ።
አራት ሰዓት ከዛ ተነሳችሁ ሰባት ሰዓት እዚህ ልገቡ?
አዎ ምክንያቱም የዛ እቃው ምናምን ታፈረካችሁ መልሳል
ከዛም ማሳዛችሁ ጋር እንገናኛለን። አ እ
ከዛ ካልደከመክ
እ እዛችሁ ጋር እንገናኛለን። አ እ ካልደከመክ ስትመጣ
እ እዛችሁ ጋር እንገናኛለን። አ
እሺ ካደከበኝ እወጣለሁ
ማታ አስራ አስር ሰዓት ተኩል እሺ።
አስራ አንድ ሰዓት እ
አስር ተኩል አስራ አንድ ሰዓት እዛችሁ ጋር ቁጭ አንልም ትንሽ
እሺ እንሞክራለን እንሞክራለን እሺ፣ በሰላም ነው
እንዳስ አ እ እና
ዳሜ ነው ተጣስ ቁርስ በላክ
እ ቁርስ በላክ
ምን አልንበላም አንቺስ ጾመኛ ነሽ
እኔማ ትንሽ ቆይቼ እበላለሁ እ ትንሽ ቆይቼ እበላለሁ
እንጂ ለራሴ ጾመኛ ነሽ ልጅቷን አትግሪያት እንጂ ትብላ እሷ እሺ ስትወጣ ትበላለች
እሺ በቃ ያ ዛሬ ስልክ እጅ ላይ ስላለ በፈለክ ሰዓት ደውዪልኝ እሺ
እሺ ማለት ደህና ወይ አሜን እሺ ቻው።